Hello?
Hello? Hello?
Hello Hello ጤና ይስጥልኝ።
ሰላም አድርጎ ይስጥል።
ማታ withdraw ልለው በ voucher አዎ አዎ ካስገባሁት በኋላ ቻርጅ ዘጋብኝና ብሩን ቆርጠዋል። አሁን check ሳደርገው ግን voucher number ኡም የለም።
okay voucher አዘህ ነው ቆርጦ አዎ፣ ከሆነ ቦ- check አዎ፣ ብሩን ላድርግልሽ።
ቆርጦብኝ።
አንዴ ዜሮ- በዚህ ዜሮ- ቁጥር ነው ቤት ቤት ቤት አይደለም ዜሮ ዘጠኝ ዜሮ ሶስት እሺ አርባ አራት እሺ ሀምሳ ስድስት ሀምሳ አምስት
እሺ
እሺ እነዚህ ባንክ ባንክ ቤት ሰፈር ነው ያለው። ባባ አሊ ጋር ትንሽ ነው የቀረው። አይ አይደለም እዚህ አ- ባንክ ቤት ሰፈር ባባ አሊ ቤት ፊት ታውቀዋለህ? ባባ አሊ ሄሎ ቤት ሄሎ አቤት አቤት አቤት እ፣ የቱ ጋር ታገኛለህ መሰለህ እህ፣ እ፣ እሺ ኮዱን ኮዱን ማለት ነው እ፣ ኮዱን ነው አይደል የምትፈልገው አዎ አዎ እሺ እ፣ መጀመሪያ account history ትነካለህ እሺ ገባሁ እንጂ እኮ እዛ ስገባት negative ነው የሚያሳይ።
ከዛ voucher history ትገባለህ
እሺ
account history ከገባ በኋላ ከጎኑ voucher history የሚል ይመጣል ከላይ እዛው ላይ አዎ ይመጣል።
እሱ voucher history የሚለውን ትነካለህ ከዛ ትላንት አይደል withdraw ያልከው አዎ ትናንትና በአራት ማለት ነው ዲሴምበር አዎ።
አራት December አራት ልና ቀኑን እዛው ላይ from የሚለውን ማለት ነው እ፣ December አራት ብለህ ሞልተህ ከስር search ስትለው ኮዱን ያመጣልሃል pending ላይ ያለውን ማለት ነው search የሚለው ቦታ ላይ ነው እ፣ search ስትለው search ስትለው date ዋን ብቻ ነው ማስገባው ማለት ነው።
ቀኑን ሞልተህ search ትለዋለህ በቃ መቼ እንደ withdraw እንዳደረግክ ማታ ማለት ነው ማታ ነው ማታ።
አዎ ሞልተህ search ትለዋለህ እሺ ከዛ ይመጣልኛል።
አዎ ያመጣልሃል
እሺ I said, you know, well, it's a thousand.